ሄሎ Hello፣ ሰላም ነው?
እግዚአብሔር የተመሰገነ ይሁን።
እሺ፣ ምን ላድርግ ወንድሜ?
ኧረ ብር ይገባል ብላችሁ እስካሁን ድረስ አልገባም ብራችን አንድ ሺህ ብር ነበረ እ process ላይ ነው አይደለ?
አአ process እንዲህ ከጧ- ከትላንት ጀምሮ አዎ እኮ ስላልመለሱ ነው። እሺ፣ ሲመልሱ መ- ይገባላል።
እንዴ መደወሉ ነው ያለበት።
ልጁ በቃ ሊቦጫጭር ምን ቀረው? ላክልኝ ብሎ ልክለት እሺ፣ እሺ፣ ትንሽ ይታገስ። ሄሎ፣ ወይ ወይ ወይ ትንሽ ጠብቁን። እሺ እሺ